ኢንቨስቴት በኪዳነ ምህረት ድሮ
የጥቂት እንድን ልንነግርሽ ነበር።
ፋሸር ኮድ ቦነስ ይለቅልናል ይለቅልናል።
እስቲ ንገሩንና ቼክ እናደርገዋለን።
ካሸር ኮድ ነው አዎ አስራ ሶስት ሰማንያ አምስት
እሺ
ዜሮ ዜሮ ሰማንያ ሶስት ቶታል ኮድ ምናምን የሚለው ነገር ግን ትንሽ ህጓና እናውቃትም ነበር እና
እሺ የእንትን አንድ ጨዋታ postpone እንዳለው መሰለኝ የትራክተር ሳዚ የሚለው እ እ ሁለተኛው ጨዋታ ትራክተር ሳይ- ሳዚ የሚለው
አ- ተጫውቷል አልተጫወተም ነው እ ተ- አልተጫወተም ይሄ game
ቆይ አንዴ
እዩ እስኪ በደንብ የተጫወተ አዎ፣ መሰለኝ ሶስት- ሶስት ለዜሮ አልቋል። አዎ እሱ አዎ፣ አልታረምም፣ እሱ ይታረምም።
አልታረምም።
አዎ
እ ግን ቦነስ እ፣ አጠቃላይ odd ኡ lost ለሆነው ጨዋታ odd ሲካፈል ከሀያ በላይ ከመጣ ነው ቦነስ የሚኖረው።
እንደዛ ከሆነ ነው እንጂ ቦነስ ቢኖረው እዛ ውጭ አይኖረውም ነው አዎ አዎ lost በሆነው ሲካፈል አጠቃላይ odd ኡ ከሀያ በላይ ከመጣው ቦነስ ይኖረዋል።
እሺ እንትን ውስጥ ከሀያ በላይ መጥቶ ቦነሱ ራሱ ብሩ ነው ተመላሽ የሚሆን ወይስ ምን እሱ ምን እንትን ያህል አለው። አሁን ለምሳሌ ከሀያ እስከ አርባ አራት ከሆነ የሚመጣው እ።
ሲካፈል እ፣
ሙሉ ተመላሽ ይሆናል። ከዛ ደግሞ በላይ እስከ አለው እንትን ላይ account ዎ ላይ ገብቶ check ማድረግ ይችላሉ።
እሺ፣ አለው range አለው፣ የየራሱ range አለው።
እሺ፣
እሺ ይሄኛውን አሳውቅሎታለሁ ወይ እሺ፣
እንዲታረም ቦነስ ካለው ይገባሎታል ወይ አዎ፣ ደውዬ አሳውቆታለሁ።
እሺ እሺ መልካም ቀን።
ይበላችሁ